hello hello hello ሰላም ጤና ይስጥልን ቴሌቪዥን አዎ ቴሌቪዥን game ነው game ኦችን ሲጫወቱ ብዙ ሽልማቶች አሉት ቴሌቪዥን game ነው game ኦችን ሲጫወቱ ሽልማቶች አሉት ቴሌቪዥን game ነው game ኦችን ሲጫወቱ ሽልማቶች አሉት ኮከብ 985 መሰላል ብለው ይደውሉና አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ አዎ አዎ ግዴታ game ኦቹን ለመጫወት ለጥያቄና መልስ coin መግዛት አለቦት ኮይን ሲገዙ ጥያቄና መልስን በተከታታይ አስር ሲመልሱ ትኬት ይሰጦታል በትኬት ደግሞ የሚያሸልም ጨዋታ እድልዎትን ይሞክሩ የሚለውን ይጫወታሉ ማለት ነው